ነኝ።
ፍቅር ፊሽ ነዋ። ሀምሳ ስምንት ሰማንያ እንዴት ነህ?
አለን አለን
ሀምሳ ሀምሳ ስምንት ስምንት ሰማንያ ሶስት አ፣ no ሰማንያ ሁለት
ሀምሳ ስምንት ሰማንያ ሁለት እሺ፣ ምንድን ነው?
አ፣ ኧረ አልደረሰም። አስራ አምስት ደቂቃ ነው የቀረው። ሰላሳ ደቂቃ ነው የሚሰጣችሁ ምግብ ቤት በቀን
ሄሎ ብዙ ወይ ፍቅር አይሰማም ወይ ብዙ
በዚህ ፍቅር ሀምሳ ስምንት ሰማንያ ሁለት ምን አርጊው ነው ያልከኝ?
አልደረሰም ፍቅር አስራ ምና- አስራ አንድ ነው አንዴ ቀን ይቀር ውይ ወጣ ወጣ እ?
ውይ ወጣ።
አልደረሰም ነው እንዴ?
አ በቃ ተይው በቃ ተይው እ?
ምን ፊል ልታደርጊ ነው በተይው እያወጣችሁ ነው ተይው በቃ ይሄ ነዋ ሰው በቃ ፍቅር ተይው ኧረ ፍቅር ኧረ